ሄሎ
ዘጠኝ ዓመት ነው መምጣት እችላለሁ።
አቤት
ዘጠኝ ዓመት ነው መምጣት እችላለሁ።
መምጣት እችላለሁ ወይ? hello ምን አሉኝ?
ዘጠኝ ዓመት ነው መምጣት እችላለሁ።
ለምንድን ነው መምጣት የፈለግከው? ለምንድን ነው መምጣት የፈለግከው? የት ነው?
ከሸቱ ጋር ለመገናኘት አሀ፣ ዘጠኝ ዓመት ነው ያልከው? ስንት ዓመት ነው?
እ?
ስንት ዓመት ነው?
ዘጠኝ
እሺ፣ አሁን ላይ እጹብ ድንቅ ልጆች የሚመዘገቡት እድሜያቸው አምስት ዓመት እና ከዛ በታች የሆኑ ተሰጥኦ ያላቸው ልጆች ነው የሚመዘገቡት። የዘጠኝ ዓመት አሁን የለንም፣ ያው ሲኖር እናሳውቃለን። እሺ፣ አመሰግናለሁ።